ሄሎ ሰላም ጤና ይስጥልኝ ቤት ሄሎ
ሄሎ ቤት አቤት
ቤት ቤት የመቶ ብር ችግር አልገባም።
እሺ አንዴ ቆይ ላስተላልፍልህ
አይ፣ ለማን ላስተላልፍ በቃል ቆይ አንዴ አባቴ
አ፣ መቶ ብር አልገባም እስካሁን
ከቤስት ቤት ምን ልርዳው?
እ?
ሄሎ ሄሎ ቤስት ቤት ነው ምን ልርዳው?
እ፣ ትራንስፈር ችግር እ፣ ወረዳ ችግር አልገባም መቶ ብር ዲፖዚት ነው ያ ዲፖዚት አድርገው ነው።
አዎ ልቦስ ልም
እሺ ዲፖዚት ከሆነ ዲፖዚት ሜሴጁን ቴሌግራም ላይ ላኩልን።
አዎ ሲ- ችግር አ፣ አ፣ ወጣ አ፣ ቤ- አ፣ መቶ ብር ወጣ ከዛ ቤት ቤት አልገባም ልቦስ በቃ እሺ እንትኑን ይላኩልን። ዲፖዚት ሜሴጁ አለ አይደለ?
አዎ እሱን ቴሌግራም ላይ ላኩልን ለኛ።
አ፣ ማትሪክ አልገባም አልገባም ቴሌግራም ላይ ላኩልን ያልኩት ሜሴጁን ለኛ ይላኩልን።
ማትሪክ አልገባም ከየት ነው ያደረጉት ይዝሮ? ከሲቢኢ ነው አዎ ችግር ነው እኮ በቃ ሲቢኢ ብር የላከሉት ሜሴጅ አለ አይደለ?
አዎ አ፣ አ፣ አ፣ አልገባም እሺ አስልኳቸውና ሜሴጁን ይላኩልን።
አ፣ እሺ እሺ መልካም ምሽት።